Hello ጤና ይስጥልኝ።
Hello ጤና ይስጥልኝ። stand-up comedy ውን ለመመዝገብ ነበረ።
እሺ ይቻላል።
ከዚህ ከድሬዳዋ ነው የምደውለው።
እሺ
ቅድስት ካሳሁን
ቅድስት ካሳሁን።
አዎ። እና ኤደን መዝገበ
እሺ የእርስዎን ስም መዝግብ ያለው ለስንት ሰው እንደሆነ ብዛቱን ይነግሩኛል።
ሁለት
እሺ ስልክ ቁጥር ይንገሩኝ። ዜሮ ዜሮ ዘጠኝ ዘጠኝ አስራ አምስት አስራ አምስት ሰላሳ ሁለት ሰላሳ ሁለት ዜሮ ዜሮ ስልሳ ዜሮ ዜሮ ስልሳ አዎ።
እሺ መደበኛ ነው VIP?
የምናረገው? አይ መደበኛ።
ለሁለት ሰው ነው ያሉኝ።
አዎ
እሺ ትኬቱን በር ላይ ያገኛሉ። ነገ ከጠዋት ጀምሮ ክፍያውን አዎ።
እዛው transfer ም cash ም መክፈል ይችላሉ።
ወዲያው በሰዓቱ ተከፍሎ መግባት ይቻላል አይደለ? አለቀ አይባልም። Already እ- reserved ስለሆነ
አዎ ይቻላል፣ ግን ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው። ቀደም ብለው ለመድረስ ይሞክሩ።
እሺ። እኔም በጣም አመሰግናለሁ።
እሺ እናመሰግናለን። መልካም ምሽት።
አሚን ለሁላችሁ።